ጤና ይስጥልን በሽት ቤት ቤቲ ነው የምንረዳው።
እንትን ነበረ ገንዘብ ዊዝድሮ አድርጌ
ምን አልከኝ?
ዊዝድሮ ዊዝድሮ እሺ ሞልቼ አልገባልኝም ሰባት መቶ ብር በዚህ ስልክ ነው?
አዎ
እሺ እሺ ቼክ ላድርግልህ አንዴ ጠብቀኝ።
አድርጊልኝ።
እሺ።
ሌላ ሌማ
hello hello ይሰማል?
ሰባት መቶ ብር ነው ያልከኝ?
አዎ ሰባት መቶ ብር እኮ ገብቶልሃል ወደ ዜሮ ዘጠኝ ስልሳ ዜሮ አራት ዘጠና ሁለት ሰማንያ ሁለት ላይ በምን በቴሌ ብር
ወይ ምን እዳ ወጥቶብኝ ነው ማለት ነው?
ይሆናል። አዎ በቴሌ ብር ነው የላከው። ለዛ ነው
እኮ አላማረጠኝም እኮ አልጠየቀኝም።
በሳንቲም ፔ ወደ ቴሌ ብር ነው የላከው። ካላማረጠህ እኛ ያንተን ስልክ አንሞላም እኮ ቴሌ ብር ላይ አባቴ።
እሺ እናመሰግናለን።
ስለደወሉ እናመሰግናለን። መልካም ቀን።
ምን ምርታን ቀን